ሄሎ ሄሎ ሄሎ
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
እሺ ማታ withdraw አድርጌ ነበር
ምን አልከኝ?
ማታ withdraw አድርጌ ነበር እና እሺ approve ጠይቆ ነው አልገባ እ ስልክህን ንገረኝ።
እህ ስልክህን ንገረኝ። የቤት ቤት አባ ሰባ ሶስት አሁን የደወልክበት ነው?
አዎ ሰባ ሶስት ቤቱ አዎ አ፣
ስንት ብር ነው አባቱ?
ሁለት ሁለት ሺህ
አንዳንድ ሺህ ብር ነው አይደለ?
አንዳንድ ነው አንድ ላይ መሰለኝ።
አንድ ላይ ነው ያረከው?
አዎ
እሺ ገብቶላል። እሺ እሺ እሺ